ትኬት አንድ ጨረታ ሲቀር የሚመለስ ብር ያለው የሚባል ሰምቼ
አስር ቁጥር ንገረኝ።
አስራ አራት አስራ አራት
ዜሮ አራት ዜሮ አራት
ሀያ ሶስት አስራ ስድስት ይሰማል አዎ። በቃ አንድ ጨዋታ ደርሶብህ እ አንድ ጨዋታ የወጣብህ total ወደ አራት ነጥብ አስር ነው የወጣብህ wow፣ wow።
የሆነ ጨዋታ ማለት ነው።
አ ስለዚህ ለሀምሳ አምስት ስናካፍለው ከሀያ በታች ስለሆነ ቦነስ የለውም።
አሃ ቦነስ የለውም አዎ። lost የሆነብህን ለ total ወደ አካፍለኸው እ ከሀያ በላይ ከሀያ በላይ ከሆነ ቦነስ አለው ከሀያ በታች ከሆነ ቦነስ የለውም። እሺ፣ እንደዛ ነው የምትሰራው።
እሺ እሺ በቃ እሺ አመሰግናለሁ